ጤና ይስጥልኝ አሊባባ።
ሄሎ ሰላም ጤና ይስጥልኝ።
ዘመን መስለኝ ምን ልርዳዎት አባት?
አይ እንትን አይሮፎ ስንት ነው የሚባለው? በቃ ነጭው
አይሩፉ የትኛው?
ሁለት ሺህ ሁለት ሺህ አስራ አንድ አለ አሁን
እሺ ቁጥር ልስጦት አባት ዜሮ ዘጠኝ አስራ አንድ
ቆሻች ዜሮ ዘጠኝ አስራ አንድ እሺ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና ዘጠና እሺ እሺ አመሰግናለሁ።
እም።